Hello ጤና ይስጥልን።
ጤና ይስጥልኝ።
አቶ ዮናታን ኖት?
አዎ፣ አቶ ዮናታን ነኝ።
ከአሪፍ ፔይ ነበር የምደውልዎት ለማየት።
እሺ ሜ እሺ፣ ገንዘቡን እ፣ deposit ያደረጉትኝ ወደ TX sport ሳይሆን ወደ ኢትዮ ቶቶ ቤት ነው።
ኢትዮቡ ቶቶ
link ኡን ልትልኪልኝ ትችያለሽ?
link ኣቸው የለንም። ደንበኛችን ኢትዮ ወደ ኢትዮ ቶቶ እንዳስገቡና successful ኢትዮ ብሎ እሺ፣ ቀይ ለ- ኢትዮ TO
ኢትዮ CO TO አ ኢትዮ CO TO No፣ እሺ፣ T C ሳይሆን T።
TO TO አዎ ደንበኛችን ኢትዮ ቶቶ እሺ፣ አዎ ኢትዮ ቶቶ ወደዛ እንዳላኩ ነው የሚያሳየን።
እሺ፣ እሺ check ላድርገው እና ልደውልላችሁ ከዛ በእኛ በኩል successful ነው የሚለው። ገንዘቡ ካልገባሉት ደንበኛችን እዛ betting ቤቱ ጋር ነው የሚደውሉት።
እሺ እሺ፣ መልካም ቀን ይሁን።